dilo, dilo, dilo, ወይ አይሰማም።
ይስማማሁ። ሌላ ኧረ ይቆራረጣል፣ ብቻ ሁሉ ግን ይቆራረጣል።
አልሰማም።
ይሰማል። አዎ፣ ሌላ ደውል በራስ ኖ፣ ይሰማኛል።
የጧቱንም ሪሲት ፎቶ አንስተህ ላክላ ነበር አቀጥሴ ማን አላ አላ አለችኝ ያዘውን ያለ ደውልልሽ በራሴ ስልክ እኮ ይሰማኛል።
አሁን የአሁኑንም ከፍለ ይዘህ ውጣ።
እሺ ላኪልኝና፣ ኦኬ እልክልሻለሁ። እሺ እሺ እልክልሻለሁ። በቃ እልክልሽ ድራይቨር ያ።
ሳፖርት ላይ የ- ድራይቨር የጧ- ሰፖርት ላይ ኦኬ የጧቱንም ይሄንንም ድራይቨር ሳፖርት አለ።
አለ በቃ እሺ የጧቱንም እልካለሁ።
ይሄንንም እዛ ግን ፊልም ከፍለ ይዘህ ውጣ።
ማናፈር ተመራድር ከው እ?
የጧቱንም የዛሬውንም የአሁኑንም ማለት ነው። ሁለቱንም ሁለቱንም እሺ።
ላከው የሁለቱንም አንተ እሺ ከፍለ ይዘህ ውጣ ኦርደሩን
እሺ